ስማችሁ ስነ ስማ ይሰማል።
ይህ ሀሴት ነኝ።
ሀሴት ስንት መሰለሽ? ዜሮ ሶስት ሀያ አምስት
ዜሮ ሶስት ሀያ አምስት እሺ፣ ምንድን ነው ማስገባት ምችው ከሆነ ለጸደቀ ብርሃኑ አስገብለት፣ ካልሆን ደግሞ አስወጭልኝ። ሀሴት ሌላ ኦርደር ይዤ ነበረን።
ንገረኝ። ያዝከውንም ሌላኛውን
ሌላ ኦርደር ዜሮ ሶስት አስራ ስድስት ዜሮ ሶስት አስራ ስድስት አዎ እዚሁ ጠብቀኝ መስመር ላይ እሺ ከቻልሽ ማስገባት ከቻልሽ ለጸደቀ ብርሃኑ አስገብለት።
አስቴር ላይ ከቻችሁ አቻ